አበባ
አቤት አለቃም በዛ ጋር ነው የሚገባው? እኔ ገባሁኝ።
እ አለቃም በዛ ጋር ነው የሚገባው?
ይገባሉ እንዴ?
እሱም ሊገባ እኮ ስለሆነብኝ ነው።
የታችኛው በር አለ ዛሬ ትልቁ እ ትልቁ ምን ላድርግ? እ እሷ ተስር የሆነ መቀርቀር ያለ እሷን ወደ ላይ ሳብ አድርግና ትፈ- ይክፈቱት። ልጆች መቀርቀር- መቀርቀር ያላት ከታች አዎ ተታዊ መቀርቀር ያለ እሷን ወደ ላይ ሳብ አድርጎ መክፈቱት።
እሺ፣ አበባውዬ እሺ፣ እሺ፣ እሺ እና መልሶ ሲወ- ሲወጡ ሳብ አድርገው ይዝጉ።
እሺ፣ እሺ፣ አበባውዬ እሺ፣ እሺ እሺ እሺ፣ እሺ።